hello hello ሰላም ጤና ይስጥልን።
እንትን ብር withdraw አድርጌ ትናንት ወደ አመሻሽ አካባቢ እም፣
እስካሁን አልገባልኝም። ወደ account የልኬው ማለት ነው።
ይሄ ነው ቤተሰብ ስልክ?
አይደለም አይደለም እሺ 09 ዜሮ ዘጠኝ አርባ ዘጠኝ 19 አርባ ዘጠኝ አርባ ዘጠኝ አርባ ዘጠኝ እሺ እሺ
ሰባ አራት እሺ አርባ ሰባት እሺ ሀምሳ አንድ
ስንት ብር ነው?
አንድ ሺህ ብር እ
አንድ ሺህ ብር ወደ አቢሲኒያ ባንክ አካ- withdraw አድርጌ ነበር።
እሺ አንድ ትንሽ መስመር ላይ ጠብቀኝ። እሺ
እሺ
አዎ
እ
አንዴ
ማርቲማ
አንዴ ጠብቀኝ።
እሺ እሺ እሺ ዞር እያደረገ እሺ
process ላይ ነው። እሺ ይገባል።
process ላይ ነው።
አዎ አዎ እሺ እሺ እሺ አባቴ መልካም እና ለመጪ እስከ መቼ ይገባል?
ይገባል። ትንሽ ጠብቀው። እሺ እሺ እሺ እሺ አባ ስለደወልክ እናመሰግናለን። መልካም ቀን።
እሺ አመሰግናለሁ።
እሺ